ጨቅጫቃ ናቸው ሌሎች። እሺ እሺ agent አለን ግን መክፈት ይችላል።
hello
ሮቤራ እንትን እኮ ነው ምን off ነህ።
off ጋ- ከፍቼዋለሁ እኮ እንትኑን እኮ
እስኪ ድጋሚ አጥፋና ፎቶ አብረው።
ፎቶ ቴሌግራም ላይ እኮ ልኬልሃለሁ። እስኪ ይኸውና አይቼዋለሁ።
እስኪ፣ አ- እ፣ አጥፋና አብረው ድጋሚ X በለውና X እንደገና ላድርገው።
አብረው። አዎ እሺ፣ password እሺ።
reject ነው የሚለው።
እሺ በቃ እሺ ከዛ ስልክላ accept ትለኛል።
እሺ